hello ጤና ይስጥልኝ ቺፕቺፕ
ሰላም ነው አባ ሰላም አለን እንትን ልንጠይቅ ፈልገን product ኡ ፊት ለፊት ይታያል፣ ግን click ስናደርገው out of product የለም ይለናል።
out of stock እያለ ነው አሁን እ፣ ምን ምን እየሞከሩ ነበር የ strawberry ትናለች ይቺ jam።
ማርማራ አ
እሷ አ፣ ምናልባት አልቆ ይሆናል ትንሽ እየቆዩ ይሞክሩታል
ነው ከጠዋት አዎ።
ጀምሮ ነው፣ ግን አ፣ አልተነሳም። ሌላ ጊዜ ሲያልቅ ይነሳ ነበር ይነሳ ብለን ነበር እሺ ቆይ ነው።
አሳውቃቸዋለሁ ነ- ምናልባት ካለ ብዙ አዘን ሌላ ነገር ነገ ከሱ ጋር ሊመጣልን ብለን እንፈልገን ነበር እኛ።
እ፣ እስቲ እሺ፣ ካለ product ኡ አሳውቆታለሁ መልሼ ልደውል በዚህ ስልክ እሺ እሺ እሺ እሺ እሺ እሺ እሺ